hello ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
confirm ያለኝ
እሺ፣ በዚህ ቁጥር ነው ቤት ቤትህ? እሺ፣ እሺ፣ check እያደረኩልህ ነው። አንዴ ጠብቀኝ። hello hello hello hello hello hello confirm አድርጌልሃለሁ። እሺ፣ ትንሽ ቆይቶ ይገባል። እሺ፣ እሺ፣ እሺ